Hello hello
ይሰማል ነው ይሰማኛል። በእንግሊዝኛ የደወሉት ምን ልርዳዎት?
የሆነ መረጃ ፈልጌ ነበረ።
እሺ ማለት የሆነ ድጋፍ ነው የሚያስፈልጋት ልጅ ነበረች እና አካል ጉዳተኛ
እም፣
ም- ማለት እናንተ የምታደርጉት ነገር ካለ መረጃ ካለሽ
እኛ አሁን ምዝገባ አቁመናል ለጊዜው። ከዚህ በፊት የተመዘገቡትን እየሰራን ስለሆነ እንደ አዲስ እየመዘገብን አይደለም።
ምዝገባ ያስፈልገዋል።
አዎ፣ ግን እኛ አሁን ምዝገባ አቁመናል። እሺ፣ መልካም ጊዜ።